Hello ጤና ስጥልን።
ጤና ይስጥልኝ።
ቫይክም manufacturing ነበር የሚደውል ልጅ ጽዮን ነሻ።
አዎ አዎ ስልክሽን ከአዲስ ዩኒቨርሲቲ ወስደን ነው በ junior accountant ነት ክፍት ቦታ ስላለ ነገ ጠዋት ሳለ የጽሁፍ ፈተና እንድትወስጂ ነበር።
ውይ እኔ እንኳን አልኖርም።
ምን ነው ሌላ ስራ ይዘሻል?
አዎ አይ አሁን ስራ አይደለም class መጨረስ አለብኝ የቀረኛልና እሱን እየወሰድኩ እሺ እሺ። መልካም ቀን።
አዎ